hello እ ውዴ
hello hello ጽጉ አይ ወይ ተለጥፏል። የሁሉ የሁሉም የቀረ የለም ከውስጡ የለም አምስት ናቸው። አምስቱም ተለጥፈዋል።
እና ልጅቷ የቱ ጋር እኛ ጋም እ፣ እንትኑ ጋም ተለጥፏል። ይሄ ምንድን ነው ሊፍቱ ላይ
የትኛው በእናንተ በዚህኛው ነው ወይስ በዚህ በነሳዱ
በእነሳዱ ማለት ሊፍቱ ላይ ሊ- ግድግዳው ላይ ማለት ነው።
እኮ በ- እንዴት ነው የምጠይቅሽ?
የታ እስቲ ቆይ ወጥቼ ያለው ወይ ለምን አታነቢልኝም አንቺ?
የታዱ ቢሮ አለ አይደል እንዴ?
አዎ እሱ ጋር ማለት ነው።
እሱ አንዱ ጋር?
ደግሞ ታች አዎ፣ እ አንድ ታች ነው፣ አንድ ደግሞ እሱ ጋር ተለጥፈዋል። ነይ እኔ በቃ እሺ ጋር ወደ እ ነይ እኔ ጋር ላሳይሽ።
ዛሬ አየዋለሁ። ነይ በዛኛው እሺ
በዚህ